ጤና ይስጥልን።
ጤና ይስጥልኝ። ማራኪ ይወጣልሽ?
አዎ ማራኪ ገዝታ አዎ፣ ድራፍት ማሽን ነበር የተበላሸ።
ነበር ምን ምን?
የደንበኛችን ስም
ሄሎ፣
ስም ይነግሩና
ያ።
የደንበኛ አበረ አበረ
ስልክ ቁጥር ይነግሩናል።
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስር ያው
ታል ደንበኛችን ዜሮ ዘጠኝ አስር
አካባቢ እንደሆነ ሊነግሩን ሄሎ
አካባቢ እንደሆነ ሊነግሩን ፊጋ ፊጋ ያገኙት
ፊጋ በምን ጋ መስቀለኛው ጋር
ምንድን ነው የተበላሸባቸው?
አያቀዘቅዝም። ሄሎ
እሺ ስልክ ቁጥራቸው ዜሮ ዘጠኝ አስር
እሺ
ሰማንያ አንድ
እሺ ስድስት ዜሮ አራት
ሁለት
ዜሮ ዘጠኝ ዜሮ አስር ዘጠኝ
ሰማንያ አንድ ሀያ አስራ አንድ አስራ ስድስት ሁለት ዜሮ አራት ሁለት መዝገብ ምን ምን? ሄሎ ሄሎ ጥገና ክፍል እናስተላልፍ እሺ እሺ እሺ እሺ
ማወቅ